hello ጤና ይስጥልኝ ዳሉ አምቡላንስ ነኝ። እባክዎ ምን ልርዳው?
አምቡላንስ ፈልጌ ነበር።
የት ወዴት ነው የፈለገው?
ገርጂ ካዲስኮ ሆስፒታል እሺ ወደ ቦሌ Homes
የ- ከየት ከየት?
ከገርጂ ገርጂ ያለውን ካዲስኮ አውቅሸዋል።
አዎ
ከዛ ከካዲስኮ ወደ ቦሌ Homes
ቦሌ የት?
ቦሌ Homes okay ወደ ቤታችሁ ማለት ነው።
አዎ ቤታችን የምንሄድበት ከካዲስኮ እሺ።
እም።
የ patient ቷ condition ምንድን ነው?
patient condition ማለት ካንሰር ምናምን ነው ማለት ካንሰር የምን?
አልችልም። እ ማለት ካንሰር የሳም- የጡት ካንሰር ማለት ነው።
okay breast cancer እሺ። ኦክሲጅን ምናምን አትጠቀም አይደለ? stable ናት አዎ፣ ተጠቀም አዎ sta- stable ናት አይደል?
አዎ stable ነች።
አ ማድረስ ብቻ ነው አዎ ማድረስ ብቻ ነው።
በቃ። እሺ ሂሳቡን ሰርቼ መልሴ ልደውልልህ አይደል?
እ ደስ ይለኛል።
እሺ ስሟን ትነግረኛለህ?
እስ- የእሷን ነው የእኔ ነው የ- የ- የት አካባቢያችን?
የታካሚዎችን ጣይቱ ቀነኒ ጣይቱ ቀን እድሜዋ ስንት ነው?
ጣይቱ ቀነኒ እሺ እድሜዋ እድሜዋ ሰምቻለሁ።
እሺ እድሜ ሰባ አራት ሰባ አራት ሌላ ምንም condition የለም። ከሆስፒታል ወደ ቤት ለመመለስ ፈልጋችሁ ነው?
በቃ ወደ ቤት መሄድ ነው።
እሺ በቃ ሂሳብ ሰርቼ መልሼ ልደውልልህ።
እሺ እሺ እሺ እሺ